ካቶት ብሩን ብቻ አውጡልኝና ሌላ account ከፍላለሁ።
hello
እኔ የምለው አቤት
በዚህ ቤት በአጣር ነው ረስቼ forget አደረኩት። forget ደግሞ የተላከው message ሲያስገባ እንዳለኝ እ እምቢ የሚልህ ስትጽፈው ስለማይሰራልህ ነው። copy paste አድርገው ከ message ህ ላይ ማለት ነው እ አንዴ ስማኝ፣ ይቅርታ ከ message ህ ላይ copy paste አድርገው። እሺ ይሰራል።
እኔ የምለው እሺ
ሌላ አዲስ account ልከፍት ነው። ከዚህ እዚህ ውስጥ ያለው ብር ማውጣት ትችላላችሁ እናንተ ሁለት ሺህ withdraw አድርገው፣ ወደ ቴሌብር ወይ ወደ ባንክ አንተ withdraw አድርገው። እሺ
እና አይወጣኝም።
ይኸውልህ እ password ከጠፋብህ forget password በለውና የሚገባልህን message copy paste ወደ password section አድርገው። እሺ ከዛ ይከፍትልሃል። ወጪ ማድረግ ከፈለግ ከከፈተልህ በኋላ ወጪ ዘዘው። እሺ